ጤና ይስጥልኝ ቤት ቤት
ሄሎ
ቤት
ብር አስገብቼ ነበር ወደ ከ- በቻፓ ምክንያ- ምክንያት እሺ
ከቴሌብር ወደ በደወልክበት ስልክ ነው ያንተ ቁጥር ነው?
አዎ አዎ በቅድምም ወደ ቴሌብር አስተላልፌው እምቢ ብሎ ተመልሶ ወደ Best Bet ተመለሰ።
okay ምንድነው ምንድነው ችግሩን እንጃ።
እሺ አንድ ጠብቄ check ያደረኩልህ ነው እሺ አሁን process እያለ ነው በቃ አሁን
okay already ከ account ወጥቷል ተቀንሷል እ ከ account ተቀንሷል አዎ ተቀንሷል።
የትኛው ነው Best Bet account ዜሮ ዘጠኝ ነው ዘጠኝ ብሎ የሚጀምረው ነው
አይ ዜሮ ዘጠኝ ነው እንጂ
እሺ አንድ ሺ አምስት መቶ ብር ነው
አዎ አንድ ሺ አምስት መቶ ብር processing ላይ ነው በቻፓ ነው use ያደረከው
አዎ ምንድን ነው ታዲያ ሁለት ቅ- ትናንት ነው ትንሽ ያደረጉት።
ይቆያል አ- በቻፓ ሲሆን ትንሽ ይቆያል እሺ ይገባልሃል
okay፣ ትንሽ ስንት ቆይተህ ቀን ይቆያል?
ሞክረው። አ- አሳውቅልሃለሁ አሁን ትናንትና ያደረከው አይደለ አዎ እኔ አሁን አሳውቅልሃለሁ ለቻፓ እሺ ይገባልሃል ግን ለምንድን ነው እንደዛ የሚሆነው? እንደ- ቅድምም በ- ወደ ቴሌብር አስተላልፌው እንደዛ አለ አ- እነሱ ተመልሶ የእነሱ የቻፓ system ነው እሺ አይ በ- አሳውቅልሃለሁ ለእነሱ በሳንቲምም እንደዛ አለኝ እኮ ነው።
በሳንቲም Pay ም ነበረ ዛሬ ነው
አዎ፣ ቅድም አስ- አስገብቼ ነበር ተመልሶ ወደ Best Bet ተመለሰ።
okay እሺ ቆይ አንዴ ጠብቅ።
ሶስት ቀን ቆይተው
okay እሺ።
የቆየ ነው የበፊት ነው በሳንቲም Pay
አዎ በሰዓቱ በከሶስት ቀን አስራ በፊት አራት
ከሶስት ቀን በፊት መሰለኝ።
okay አንዴ ስድስት መቶ ብር አዎ በአስራ አምስት ነበር ያረከው አዎ አዎ አዎ እሱ ተመልሷል አዎ አዎ ተመለሰ።
አዎ።
ለምን እንደዛ የሚሆን እንደሚሆን እኮ አልገባም።
አዎ የ system ችግር ነው። የሳንቲም Pay እና የቻፓ እሺ፣ ለዛ ነው ከ Best Bet አይደለም።
እሺ አይ እሱማ ተቀንሷል። አዎ በ- ገብቶኛል።
በሳንቲም Pay ቢሆን ኖሮ አሁን ላይ ይገባል ነበር። በቻፓ ስለመረጥክ ነው ትንሽ የቆዩ አሳውቅልሃለሁ። እሺ
እሺ በቃ እሺ።
እሺ።
አ- አደ- ወደ account ግን ይቻላል አይደል? ወደ account ወደ account ማለት
አዎ ወደ account ነው ያለኩ- የላኩት ወደ አቢሲኒያ።
አዎ ይቻላል፣ ችግር የለውም። አሁን አንድ ሺህ አምስት መቶ ብሩን አይደለ?
አዎ አዎ ለቻፓ አሳውቅልህና ይገባልሃል። እሺ
እሺ አሁን እሺ አሳውቅልሃለሁ ለቻፓ።
እሺ አመሰግናለሁ።
እሺ እሺ፣ መልካም ቀን።
እሺ ቻው።